ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከአሪፍ ፔ ነው የምደውለው ደንበኛችን። ትናንት ከም- ደውሎልን ከምን ከአሪፍ ፔ
አዎ ምንም እንትን ሊሞላልኝ አልቻለም። ወደዛ ላስተላልፍኩት ገንዘብ
ደንበኛችን መስመሩ ይቆራረጣል፣ ይሰማታል።
አዎ ገንዘብ አልሞላ አለኝ። ወደዛ ል- ልሞላትን
እሺ deposit ሲያደርጉ አልገባሉትም።
አዎ ከቴሌ ብር ሳስተላልፍ አንዴ ደግሞ ደጋግሜ ደውዬ ስላላልኩም በሆነ በ- በዛ ተጭ እንትን ብዬ ስድስት ሺህ አስተላልፌ እስካሁን ወደ ቴሌ ብር አላለፈም ያ ብር
አመልክተው ነበር እንደዚህ አይነት ችግር እንደገጠሙት።
እ አቶ አመልክቼ ነበር text ጽፌ ምናምን አድርጌ
በዚህ ስልክ ቁጥር ነበር አሁን ያመለከቱት ሳምንት ደንበኛችን?
ሲያልፈው እኔ መሰለኝ ቁጥሩን አሁን አሁን በተደወለለው ስልክ ቁጥር ነበር ያመለከቱት።
አዎ አዎ አዎ no no ላይ ደብ- በዚህ በዚህ በዚህ ነው አሁን የምጠቀመው በዚህ ብደ- በምደውልበት እዚህ ነሽ?
በዚህ ስልክ ቁጥር አይ፣ ያመለከቱት የለም ደንበኛችን። ሌላ ስልክ ቁጥር ነበር የሚጠቀሙት።
no no በዚህ ነው እኔ እንጃ text ጻፍ አሉ በ text ጻፍኩላቸው እ ወይ ምንድን ነው ያለኝ telephone number ህን ጻፍ አለኝ telephone number ኤን ጻፍኩኝ የዛን ሰዓት ላይ ከሳምንት በፊት
ወደ ሌላ ቦታ ነው ያመለከቱት ወይስ እኛ ጋር ነው ደንበኛችን?
እኔ እዛ message የሚለው ላይ ነክቼ ነው ያመለከትኩት። anyway በእናንተ ነው ያስተላለፍኩት በዚህ በፒሪስቴ የምትይው
እሺ ደንበኛችን ምንድን ነው የነበረው?
አንዴ ስድስት ሺህ አንዴ ሶስት ሺህ ብር አስተላልፌ ወደ ቴሌ ብር አላለፈልኝም።
ዊዝድሮ አድርገው ነው ሁለቱንም? ከቤቱ Withdraw ሳይቱ አዎ አዎ የእናቴ ከየት ነበር ዊዝድሮ ያደረጉት?
ምን የሚለው ነው በእናትሽ ሀንግ ምናምን ከሚለው ነው
ምን ከሚለው ዌት ዌት እንትን ይሄ ይኸው እንትን ዌስት ምናምን የሚለው
ምን ቤት ነው የሚባለው ዌብሳይቱ?
ጃምቦ ቤት አለ ይሄ ቢቴክስ ቢቴክስ አዎ ቤቴክስ ቤቴክስ አዎ ቤቴክስ
ደንበኛችን የእርሱን ስም አለበል አይ ይሄ ሌላ ነው። ይሄ በረከት ዳኘው ክፍለ ማርያም
አሁን በጠብ- አሁን በተደወለለው ስልክ ቁጥር ነው አይደለም የሚጠብ- የሚጠቀሙት?
አዎ የ- ለሚኪ በዚህ ቁጥር ነው የምጠቀመው።
ስንት ብር ነበር withdraw ያደረጉት?
አንዴ ከይሄ gold gold ከሚለው ሶስት ሺህ
እሺ
ከአንዱ ደግሞ ስድስት ሺህ ይሄ አውሬ የሚሉት ሁለቱም ነው።
ከቤቴክስ ነው። ወዴት ነው?
አዎ የተያዘው?
ሁለቱም ከቤት ውስጥ
ከቤቴክስ ወዴት ነው? ወደ ቴሌብር ነው።
ወደ ቴሌ ብሬ
መቼ ነው የነበረው ደንበኛችን?
ከሳምንት በፊት የእናቴ ልጅ
ስድስት ሺህ ብሩ ነው ደንበኛችን። ስድስት ሺህ ብሩን ከሳምንት በፊት
አዎ ስድስት በይ በሰዓታት ልዩነት ነው። መጀመሪያ ሶስቱን አስተላለፍ እ ከዛ ስድስቱን አስተላለፍ።
successful እንደሆነ ያሳዩታል። ደንበኛችን ቤቴክስ ላይ ሲገቡ transaction history ው ላይ
አዎ የዛን ጊዜ አሳይቶኝ ነበር። በዚህ ደውል አሉኝ። የሰጡኝን ቁጥር ስ- እ ስደውል በዛን ሰዓት ላይ የሚያነሳው የለም። ሌሊት ስለነበር ነው። ቀንም ስደውል አላነሱልኝም። ከዛ ተስፋ ደንበኛችን- ቆርጬ ተውኩ።
bet history
hello